Hello Hello Hello hello፣ አቤት።
ከገበያ ኤክስ ነበር የምደውለው።
እሺ እሺ፣ ጤና ይስጥልኝ አቶ ብሩክ፣ እንደምን አሉ?
እንዴት ነህ?
እግዚአብሔር ይመስገን ብሩክ። ያማን ነው አለ አለ አለ አለ።
አለው ብሩክ። ሁሉ መልካም ሁሉ መልካም።
ብሩክ፣ እንዴት ነው ሩጫ?
ሩጫ ቆንጆ ነው። proposal ኡን almost ጨርሻለሁ።
በጣም አሪፍ በጣም አሪፍ ብሩክ።
እ፣ ካስገባንበት ነገር ውስጥ የ promotional ፓኬጆቹ ጨምሮ እሺ የገበያ expo account ከአስር ሚሊዮን ብር በላይ በሁለት ወር ውስጥ እንደምናንቀሳቀስ በጣም አሪፍ እ፣ main account ኣችን ማለት ነው ጸደይ ላይ እንዲኖር በጣም አሪፍ በጣም አሪፍ ከዛ ምንድን ነው በሁለት ወር ውስጥ አስር ሚሊዮን ብር እናንቀሳቀሳለን።
እሺ ከዛ የ promotional ፓኬጆች አሉ። እ፣ የጸደይ የቁጠባ account እንዲከፍቱም እናበረታታለን ነው። አንድ በጣም ነገር አሪፍ።
ግን፣ እ፣ ሌላ እሺ።
ነገር የሚፈልገው የእናንተ እሺ።
account ይሄ promotion የ- የሰራችሁት አለ አይደለ?
አዎ
እ፣ ቴሌግራም ቻ- ቻናላችሁ ላይ አለ
የ- የምን account ብሩክ?
የጸደይ ጸደይ ባንክ እሺ እዛ ላይ ይሄ የቁጠባ account አውጡ ክፈቱ ምናምን የሚል ፖስተር አለ።
አ፣ አይጠፋም። አዎ አዎ አዎ በጣም ብዙ ጸደይ ባንክ ነው ያለው ባይ
እ፣ ማለት እ፣ የተለያዩ ባንኮች አረ ጸደይ ባንክ የሚል account ብዙ ነው ያለው ቴሌግራም ላይ።
okay okay። አዎ እንትኖችም አሉ እንደዚህ scam የሚያደርጉ ልጆች አዎ።
በመሳሰል የከፈቱት ምናምን ብዙም ነው ያለው፣ ግን ትክክለኛውን rectify አድርጌ እልክልሃለሁ።
በቃ እሱን ቴሌግራም ላይ forward አድርግልኝ እሺ እ፣ document ምናምን።
በጣም አሪፍ። በቃ proposal ኧን እንደጨረስክልኝ ላክልኝና እንዲያዩዋት እንዲገመግሟት ወዲያውኑ forward አደርጋለሁ። in the meantime ደግሞ መቼ account ኡን ለመክፈት ይመቻቸዋል የሚለውንም discuss እናደርግና maintain እናደርገዋለን። account ኡን already ከፍተዋል ወይ የሚል ነገር መጠየቃቸው ስለማይቀር አዎ።
እንደው እንደ እንትን ያህል ዝም ብለን ከፍተናት እናንቀሳቀሳታለን። እሱንም እናሳያቸዋለን። ዋናዋ proposal ኧ ስትላት ስታልክልህ ላክልኝና forward አደርጋለሁ።
በቃ ስጨርስ አሳውቅሃለሁ። ስጨርስ እሺ ልክልህ ብሩኬ።
አመሰግናለሁ።
እሺ አሁን መንገድ ላይ ሆኜ ነው። በቃ አረፍ እንዳልኩኝ ፈልጌ እንትኗን ልክልሃለሁ።
እሺ እሺ።
እሺ ብሩኬ፣ thank you በጣም መልካም መልካም ቀን።
አሜን ይሄን አሜን ለሁላችን።
ነገር-